ጤና ይስጥልኝ። ሁሉ ስፖርት ነው፣ ባኮ ምን ልርዳው?
ትናንት ወዲያ ውዝድ ከውዝድሮ አድርገን ነበር። ወደ ቴሌብር እስካሁን አልገባም ነበር።
እሺ፣ በቴሌግራም ልከዋል።
አዎ፣ ማን ልበል ስሞዝን? ቴሌግራም ላይ
የተጫወቱበት ነው።
ቴሌግራም ላይ ልከዋል። ፎቶ አንስተው ልክ ልክ ቁጥርም ልክ ያለ እሺ፣ ዜሮ ዘጠኝ የላኩበት ስልክ
ከአንዴስ የተጫወትኩበት ነው ወይስ ቴሌግራም ቴሌግራም ላይ ላኩበት። ሄሎ አሁን ልላክልሽ መልሼ አንድ ኮኔክሽን ቢሆን እሺ፣ ይላኩልን።
እሺ